ጤና ይስጥልኝ ሲስተር፣ አሁን ደው- ደውዬ ቁጥር ነው።
እሺ ምን ሆኖብህ ነው?
አሁኑ እንደዚህ አድርገው ስላለች ሰላም ብር ትናንትና ማታ ብሬ ያው ዝድረው ዊዝድሮ አድርጋ ገባልህ? በሳንቲም ፔይ ነው?
አዎ እሺ ይገባል። እሺ
መቼ ይገባ? ትናንትና ማታ ነው መቼ ይገባ?
አዎ አሳውቀናቸዋል። ለሳንቲም ፔዎች ይገባል።
በሳንቲም ብቻ ነው ወይም ሳባ እ
ሳባ ያ ሳንቲም አ- ሁለት ነው ወይም እ፣ ሳንቲም ብቻ አይ ሳንቲም ይገባል። ዘጠና ሶስት ስልሳ ላይ ወይም ደውልላቸው።
ስንት ስንት
ዘጠና ሶስት ስልሳ
ዘጠና ሦስት ሺህ ስልሳ አዎ